hello እኔ ብር ወጪ ልኬ ነበር።
ምናምን ይቅርታ፣
ወጪ ብር
ብር ወጪ አድርገው ነው።
ወጪ አድርጌ ነበር። ቆይቷል ብሩ። ሶስተኛ ቀኑ ደርሷል። አሁን ያ ብር መቼ ነው የሚደርሰው ብሩ?
በዚህ ስልክ ነው።
አዎ እሺ check ላድርግልህ አንድ ጊዜ። ሶስተኛ ቀኑ ቅዳሜ ነው እንትን ያሉት ቅዳሜ። አዎ ቅዳሜ። እሺ ስንት ብር ነበር?
አርባ ሺህ ብር
አርባ ሺ እሺ አምስት ሺህ ስምንት ጊዜ አይደለ?
አዎ
እሺ እሺ ዛሬ settle ይደረጋል። እኛ ሪፖርት መላክ ስላለብን ነው።
እ ሪፖርት አደርግሎታለሁ። ዛሬ ይገባል።
ኧረ ትላንትም እንደዛ ተበላ።
አዎ በቻፓ ስለሆነ በቻፓ በኩል ስለሆነ ያለፈው ለቻፓ ሪፖርት መላክ አለብኝ። ለዛ ነው። እሺ
እነሱ ስልኩም አያነሱም።
OK። ቻፓ ጋር ደውሎ ነበር።
አዎ ስልክ አያነሱም።
OK፣ እሺ ችግር የለውም። እኛ- እኛ ከኛ side ሪፖርት እናደርግላቸው ያስተካክሉት።
አይ ካልገባሎት ይደውሉልን። እስከ ማታ ካልገባሎት ይደውሉልን።
እሺ